የማይመለስ order መልስ ብዬ እኮ ወይዬ እ አዎ hello ወይዬ ብሬ
ቀል
ሜርሲ ፕላዛ ሶስተኛ floor ላይ ነች።
እኮ አሁን ደወልኩላት። አዎ በዛ ላይ ደግሞ ይኸውልሽ ኪሎሜትሩ ይኸውልሽ ስድስት ነጥብ ዘጠኝ ነው የሚለው አራት ነጥብ አይደለም። ማርያምን እዛ ሆኜ ነው የላኩት እንትኑ pin ኑም ማለት ነው
እሺ በቃ እስቲ እስቲ እዚህ ያስተካክልልሃለሁ።
እኮ አስተካኪ ማርያምን ከዛ ሆኜ ነው ሌ- ለክቼ የላኩት።
እሺ እሺ ስጣልኝ ወር ሲጨርስ እደውላለሁ። እሺ ስልሳ አምስት ሆኗል አራት ነጥብ ምናምን
ስልሳ አምስት ማለት መጀመሪያም ስልሳ አምስት እኮ ነው።
እና እሺ በቃ እሺ
እሺ ቃልዬ፣ እሺ ቻው።
እሺ